hello hello hello ትኬት ትኬት እንትን ልል ነገር ነበር ላሳይ ትኬት cashier ኮድ እሺ ትኬት አስራ ሶስት አስራ ሶስት
እሺ ሀምሳ ሁለት ሀምሳ ሁለት እሺ ስልሳ አንድ
እሺ ሀምሳ ሀምሳ
አራት ሰዓት ሞልቶታል። ያልታረመ ነው።
እስቲ ትኬት cashier ኮዱን ትደግምልኛለህ?
ይገምልኝ
አስራ ሶስት እሺ
ሀምሳ ሁለት እሺ ወይ ሰማንያ አንድ ወይ ስልሳ አንድ ነው። እዚህ ላይ በጣም ጽሑፉ አልነበብ ብሏል። ወይ ሀምሳ መጨረሻው ወይ ሰማን እሺ ሰማንያ አንድ ወይ ስልሳ አንድ እሺ
መጨረሻው ሀምሳ ማለት
አንድ ህዝባትን ተፈል እኮ ጉሊዎች ስናደርገው ለኛ ይቀንሳል። እሱ ምንም አይኖረውም። ይህም አይኖረው። ሄሎ ማለት እ፣ ሶስቱ ጌም ወጥቷል።
እና እንዴት ነው ትናንትና ሀያ አራት ሰዓት ሞልቶታል ራሱ አዎ አንድ ጌም ደግሞ ሉዝ አድርጓል። ስለዚህ ምንም አዎ።
winning አይኖረውም።
እና ማስመለሻ ምናምን የለው አዎ እ አዎ
የለውም አዎ odd ኡን ሲቀናነስ ምንም የሚመለስ ነገር አይኖረውም።
odd ኡ ሰባ ምናምን እኮ ነው ተቀናንሶ የመጣው
ሰባ ምናምን ነው የመጣው odd ኡ አ ተቀናንሶ ራሱ ማለት አ
hello ማለት hello ደንበኛችን እ እሺ ምንድን ነበረ
cashier ኮድ ሰጠናት ነበርና ሀያ አራት ሰዓት ጠብቅ ብለውኝ ነበር ትናንትና። ጠብቄ ነው አሁን እየደወልኩ ያለው።
አዎ ይኸውልህ ጨ- ሶስት ጨዋታ ነው አይተዋል ጨዋታውን ስንት ጨዋታ አዎ።
ከትኬት ላይ ውጪ እንደሆነ እ
እና ከትኬት ላይ ያለው ጨዋታ ወጥቶ ነው እሱ ነው ከአንድ ነጥብ አራት አንድ የሚከፈለው እሺ
እሺ። እና ምንም ነገር የለውም ማለት ነው።
አዎ ይኸውልህ ሶስት ጨዋታ odd ኡ መጀመሪያ ላይ የነበረው odd ኡ እሱ ይወጣል እና ሙሉ በሙሉ ከትኬቱ ሲወጣ እም።
እየቀነሰ ነው የመጣው odd ክ ማለት ነው total odd ክ በጣም ይቀንሳል ከዛ በኋላ እሱን ነው ለአንድ ነጥብ አራት አንድ ወይም ደግሞ እ፣ ለወጣው ጨዋታ ማለት ነው አንድ ቀይ ላበራ ጨዋታ የሚካፈለው እሱ ነው።
እህም።
ለዛ እሺ።
ነው እሺ ለዛ ነው ሲካፈል ከሀያ በታች ስለሚሆን ለዛ ነው እሺ አባዝቼ check አደርግልሃለሁ ከፈለክ እ፣ check አድርገውና ድጋሚ እ?
እሺ። እሺ።
ልንገርህ አባ- አባዝቼ አባዝተሽ ንገሪኝ።
እሺ መስመር ላይ ጠብቀኝ እሺ እሺ።
እሺ አንድ ነጥብ ስምንት እዩ
ኧረ
አንድ ነጥብ ስድስት አምስት
እም።
ባለ በአንድ ነጥብ ስድስት ስምንት ባለ በአንድ ነጥብ ስድስት አምስት ባለ በአንድ ነጥብ ዘጠኝ ሁለት ሲባዛ አ፣ በአንድ ነጥብ ሰባት ሁለት hello አቤት።
ይኸውልህ ያሸነፍከው ጨዋታ ወይም ደግሞ አረንጓዴ ይበራልህ ማለት ነው የወጣልህ እሱ ም።
odd ኡ አስራ አምስት ሙሉን ራሱ total ኡ መጨረሻ ላይ ሳካፍል ሳባዛው አስራ አምስት ነጥብ ነው የሚሆነው አስራ አምስት ነጥብ አ- አንድ ዜሮ አራት አምስት ነው የሚመጣው አረ ያው
እሺ። okay በቃ ያንተ void የሆኑብህ ጨዋታዎች ትልልቅ odd የነበራቸው ጨዋታዎች አ ነበሩ ለዛ ነው አ ለዛ ነው እነሱ ጨዋታዎች postponed ሲሆኑ እም።
በጣም odd ኡን ዝቅ ያደርገዋል የ total odd ኡን ማለት ነው። ለዛ ነው እሺ ሲካፈል አሁን አስራ አም- አስራ አምስት ነው even total odd ኡ ራሱ ወደ አስራ አምስት ነው የመጣው አስራ አምስት ነጥብ
okay። እና አሁን ወረቀቱን እንጣለው ይቆይ።
ማለት ለምን ይጠቅማል?
ምንም አይጠቅም አይደል? እሺ በቃ thank you
ስለ odd ለዚህ እናመሰግናለን።
ይጠቅማል።
እሺ መልካም ቀን ይሁን።
ለሽንት ቤት ይጠቅማል።
እሺ መልካም ቀን።
እሺ ቻው።
እሺ።